chiedo se mette lì per l'ambulanza, ma come si trova?
አምቡላንስ
Chiedo se mette lì.
አምቡላንስ ፈልጌ ነው።
አዎ ግን ነው የሚኖረው ነው።
ሚስቴ ወልዳለሁ።
የት አካባቢ ነው?
ጋርጂ
ከገርጂ ወዴት ለመሄድ ይፈጠሩ?
ከፎቁ አጠገብ እኮ ከገርጂ የት ሆስፒታል ነው መሄድ የፈልጉት?
እ?
ገርጂ የት ሆስፒታል ነው መሄድ የፈለጉት?
ገርጂ ፎቁ ጋር አጠገብ ነች። ወደዚህ stage እኮ እኛ ሕክምና ቦታ ሳይሆን የአምቡላንስ transportation አገልግሎት ነው የሚሰጣቸው።
አሎ
እሺ የአምቡላንስ በክፍያ እንደሆነ ያውቃሉ አይደል?
እ?
አምቡላንስ በክፍያ እንደሆነ ያውቃሉ።
አዎ
እሺ ገርጂ ከገርጂ ወዴት ነው የምንወስደው? አምቡላንስ ከመጣ በኋላ
በስተግራ
እኮ የት የት ነው የምንወስደው? ገርጂ ከዛ